Hello
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አማኑኤል ነኝ ከወላይታ።
እሺ አማኑኤል ምን ነበር?
አንድ shop ላይ ሲገባ እምቢ አለኝ። password ተቀይራችሁ ይሁን እንጃ እምቢ አለ። እዚህ ጋር የ- shop ኡ የት ነው?
አ- አሮጌ አራዳ እ?
አሮጌ አራዳ
የሾፑ ስም አሮጌ አራዳ ነው።
አ
ጃር ላይ ነው።
እ ጃር ነው።
አ ጀር ማለት
አይ ጃር ላይ ነው። ካይሮ ላይ ነው።
እንትን ላይ ነው እንጃ። አሁን እንትኑ በቴሌግራም ላይ እንትን attach አድርጌያለሁ እንትኖቹ እሺ ማን ልበል ስምህን?
አማኑኤል ወላይታ
አማኑ ወላይታ ነው የሚለው።
አ
እሺ በቃ አይተነዋል። እሺ
እሺ አ ቶሎ ግን እየሰራ ነው። እዚህ ጋር እምቢ አለ።
እሺ ምን ል- login ስታደርጉበት ነው?
አ lo- log አሁን እየሰራ ነበር። አሁን ሲገባ ደግሞ እምቢ አለ።
እስቲ እምቢ የሚለውን ትልክልናለህ? ፎቶ አንስተህ ቆይ ምኑን
የሚጽፈው ኤንዲ ምንድን ነው? አዎ አይ እኔ የሚጽፈው እ ምን ነው?
እንጃ ቀይ ነው ጽሁፍ የሚያምረው።
የሚያመጣው አሁን እኮ እሷ ቤት አንስተ ቤት ላክልን። locked ነው enable ሊደረግ ነው።
እስኪ እሷ ላሳያቸው አንስተ ላክልን። እሺ እ